ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አሚን ጀነራል ሆስፒታል ነው?
አዎ
አቶ አደም ኖት?
exactly።
ከአሪፍ ቤ ነበር የምደውልልዎት። እንዴት ዋሉ?
ኬት ከአሪፍ ቤ
አሪፍ ቤ። እሺ
እ፣ በ POS ት machine ኑ ዙሪያ ላዋራዎት ፈልጌ ነበረ። POS ት machine ኑን እ፣ ላለፉት ተከታታይ ጊዜያት እየተጠቀሙት አይደለም እና እ፣ በዛ ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበር።
ካሸሮቹ ጋር አትደውሉም?
ደውለን ነበር፣ የእርስዎን ቁጥር ሰጥተውን ነው።
እኔ ፋይናንስ አይደለሁም cashier አይደለሁም። ማን የሰጠው? ይኸውልህ ዘጠኝ አርባ ሰባት ያዢ አዎ አርባ ሰባት አስር አስር አስር አስር ለካሸሮቹ አጋ ኢማን ኢማን ኢማን ኢማን እኔ ነኝ። ኢማን እዛ ሌሎቹ ላይ ቆይቻለሁ።
አሁን ደውለን እ።
ነበረ ግን እ፣ ኢማን ጋር ደወሉት አዎ በዚህ ቁጥር አርባ ሰባት አስር አስር አስር ያገለ ያገኙትን ማን ማን ነው ማንን ነው ያገኙት? እሱ የመረጃ desk ነው የሚያገኙት።
አዎ ኢማን ያገናኙ ኢማን አግኝታ ኢማን ከኢማን ጋር ተነጋገሩ።
ስማቸውን አላሳወቁኝም፣ ግን ይሄ አይ- ጉዳይ እኛ- እኛን አይም- አይመለከትም ብለው የአቶ አደም አይ በቃ ኢማን ያገናኙ ብላችሁ አገናኛችሁ። ኢማን
መልካም ቀን